hello ጤና ይስጥልኝ ምን ልታዘዝ?
የዚህ አገልግሎት ፈልገው
የዚህ አገልግሎት ቴሌቪዥን game ነው game game
አዎ
game ኡን ተጫውተው ሲያሸንፉ ሞባይል ላፕቶፕ አምስት ሺህ ብር ሽልማቶች ናቸው
እሺ
ስለዚህ ኮከብ ዘጠኝ ሰማንያ አምስት አድርገው ይጠቀሙ ሄሎ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይጠቀሙ
እሺ እሺ እሺ